ሄሎ ቤተሰቤ ነኝ። አቤት፣ ኤልሳቤጥ እንዴት ዋልሽ?
እንዴት ነህ?
አለሁልሽ። ሰባ ሰባ ሶስት አስራ አራት
ሶስት ሰባ ሶስት አስራ አራት አዎ
ምን ሆነብህ?
ፒኗን ላኪልኝማ ከቪዥኑ ጋር አካዳሚው በጣም ወደ ውስጥ ይገባል ያለው ከሰመሩ ማለት ነው።
ስንት ኪሎ ሜትር መጣለህ?
አይ አል- አልሸፉትም እና ያቸውልሽ ካልሆነ ልክ አደርግልሃለሁ። እሺ።
አሸማሽ